hello ጤና ይስጥልን ቤት ቤት
withdraw ጊዜ ነበረ ቴሌብር ላይ።
እሺ አንዴ መስመር ላይ ጠብቀኝ።
እሺ
መንግስት ቤት hello፣ አቤት ሰላም ጤና።
እንትን withdraw ጊዜ ነበር እናት እሺ ዛሬ ነው አ
እ ቴ- ቴሌብር ሳንቲም ላይ እሺ፣ በ- በዚህ ስልክ ነው።
አ
እሺ ስንት ብር ሶስት ሺ ስር- ስልኩን ተናግረኛለህ? ይቅርታ።
ዜሮ ዘጠኝ እሺ ስልሳ ስድስት እሺ ሰማንያ ሰባት እሺ
አስራ ስምንት ስልሳ ሁለት
ሶስት ሺህ ብር ነው አይደል?
አ ይኸው አሁን ገብቷል። እሺ check አድርግ።
እሺ እናት ዛሬ ምንድን ነው ስለደወልክ እናመሰግናለን።
እ?
መልካም እንትን ምንድን ነው ዛሬ
ማለት automatical አይገባም okay፣ እዚህ approve ስለሚጠይቅ ነው።
የግዴታ መደወር አለብን ካዘዝን አዎ ያው confirm ካለ እኛ ጋር ነው እንትን የሚለው እ፣ confirm የሚደረገው። እሺ እ፣ መልካም እሺ።
እሺ